hello hello hello፣ አስጨናቂ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን።
አዎ ደህና ነን። ከቤት ቤት ነው የምደውልልህ።
አዎ እሺ ምን ነበር ብር አላስገቡልን ፋይናንሶች?
አዎ፣ እዛ አምስተኛ ቀኑ መጠቀለ ምንድን ነው ዲ- deposit አድርገህ ነው ምንድን ነው ነው ተበልተህ ነው?
ሀያ ስምንት ሺህ ብር ተበልቼ okay ወደ agent- ወደ agent ላይ አስገባሉ። አስገብቼላቸው ሀያ ስምንት ሺህ ብር ወስደውታል። የዛሬ አመት ቀን።
OK። ግን ብሩን አላስገቡልህም ነው?
አዎ፣ system ችግር ነው፣ ባንክ ነው ምናምን ምናምን ይሉኛል ዝም ብለው።
በቃ እሺ፣ እሺ እንደዛ ከሆነ በቃ ችግር የለም አናግርልሃለሁ። እሺ አዎ፣ በሽታ ላይ ማስጠን የሚገናል እሺ፣ እሺ።